ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው ሄሎ
ሄሎ
ሁሉ ስፖርት ነው ባኮ የምንረዳው
በቀደም እኮ አስተላልፍልሃለሁ ብለሽ ረሳሽውን አልገባኝም።
ምኑን ነው
ቁጥር ነግሬሽ ነበር አላረመም ብዬሽ
አላረመን ብሎኛል።
እ፣ አላረመም ብዬሽ ነግሬሽ ነበር።
ቴሌግራም ላይ ልከዋል።
አረ ለምን ቀጥታ ነው እንጂ ቁጥሩን የተቀበላችሁ በዩ ደውዬ
እሺ ቴሌግራም ላይ ላኩልን ቁጥሩን።
ቴሌግራም ላይ አዎ ቁጥር ያዙኛ እኔ ቴሌግራም
እሺ፣
ዜሮ ዘጠኝ ሰባ ስምንት
እሺ፣ አስራ ስድስት
እ ሰላሳ ዜሮ ስድስት